አረ ስንቱን ልቻልተይ ነይ ማገርዳ ነው አረ ስንቱን ልቻልተይ ነይ ማገርዳ ነው ክፏል መደሽ ክፏል መደሽ ተይ ክፏል መደሽ አረ ስንቱን ልቻልተይ ነይ ማገርዳ ነው አረ ስንቱን ልቻልተይ ነይ ማገርዳ ነው አወይ ሞኝነቴ እንዲያው ላታዘልቂ እኔ አንቺን በመውደድ ችላ በይ ረስቼ ነበር እናት ያለን ዘመን የዋዛ እንዳይመስልሽ እሹሩሩ ብላ አባብላ ተገብታ የጎሎ አድባ ወዳጅስ እናት ነች አይከፍሏት ውለታ በቃኝ ካልሽ አላዝንም አጣው ብዬ ጥመት በባዳ ላፈጥን በባዳ ላፈጥን መልሶ ለመንደር አፉን ገና ገባኝ የመውደድ ሚስጥር የእናት አንጀት አይሰጥ የእናት አንጀት አይሰጥ የክሎ ካፍ የኔማ ሞኝነቴ ነው የኔማ የእናቴ የሚሄዳ የማምነው ምን ወዳችሁ ሰው አለና ስትል ክፏል መደሽ ክፏል መደሽ ተይ ክፏል መደሽ አረ ስንቱን ልቻልተይ ነይ ማፈርዳ ነው አረ ስንቱን ልቻልተይ ነይ ማፈርዳ ነው ይግባሽ አካል ስሚ ባጣሽ ከሌላ ሴት እደግማለው መውደድ የማይቸኩ የምዬ ፍቅር ግን ዳግም አይሩ የለም ተረጂው ወዳጄ አንጀቷን አካፍላ የልጆች ያላየች ሲያስብ ኖር ሲሞላለላታት እናት ሰንጠቀን የኔናችን ፍቅር ጊዜው ይሽረዋል። መች እንደምያንጀት መች እንደናት ያንጀት ዝምድና ሽት በአዕዋፍም ሆነ በእንስሳትም ባውሬው ለልጇ አላት ፍቅር ለልጇ አላት ፍቅር የእናት ማንኳናት የኔማ ሞኝነቴ ነው የኔማ የእናቴ የሚሄድ የማምነው ምን ወዳጅ ምን ሰው አለና ስትል ክፏል መደሽ ክፏል መደሽ ተይ ክፏል መደሽ አረ ስንቱን ልቻልተይ ነይ ማፈርዳ ነው አረ ስንቱን ልቻልተይ ነይ ማፈርዳ ነው ያወቁበትና ደረስኩልኝ ሲሉ በታደሉት ሳይል ዛሬ ቆጭ እምዬ ስልነደድ ጎኗ ባለኪበት ስንቱን አይታችላ ከሆዷ ደብቃ ለልጄ እንዳሰኛት በፋንታይ እናቴን አምጬ እኔም በወለድኳት ችግሯን ለመቅመስ ውለቷን እንዲከፍሏት እናት በተተካች እናት በተተካች ልጇን በወለደ ይዞ ያልተረዳ ሳያውቅበት ያጣት ሲጸጽተው ያልፋል ሲጸጽተው ያልፋል እመየስ ያልፋል የኔ የኔማ የእናቴ የምዬ የማምነው መኖዳች ምን ሰው አለና ሐሰት ነው። የኔማ ቤትነቴ ነው የኔ